ጤና ይስጥልኝ ማሪባባ።
ቪትስ ሁለት ጤና ሁለት ይስጥልኝ።
አንድ ኢትዮጵያ- አቤት አቤት አይሰማም
ጤና ይስጥልኝ ማሪባባ።
አይሰማም
ምንድን ነው ታባ?
ቪትስ ሁለት ሺ ሁለት ባንክ የተያዘ ፈልጌ ነበር
አስራ ሰባት ከሀምሳ አለን አውቶማቲክ
አስራ ሰባት ከሀምሳ ስንት ነው የሚያዘው
ስድስት መቶ ሺህ እና አያይዝሉት አይደል? ሌላውን cash cash okay cash ቀነስ አዎ።
የሚያደርግ የለም ሁለት ሺ አንድ ቢሆን
ቪትስ ሁለት ሺህ አንድ የለንም ሁለት ሺህ አራት እና ሁለት ሺህ ሁለት ነው ያለን።
okay cash ቀነስ የሚያደርግ ሌላ መኪና አለ
ሌላ እንትን አለን አ- መ- ለ ሊፋን አምስት ሀያ
okay ሊፋን ወይም ሪኖ ካንጎ አለን።
okay ሁለት ሺ አንድ ሲኖር በሌላ ጊዜ በቃ ወይ ልደውልላችኋ በቃ ወይም ደግሞ ማኒባባ dot net የሚል ቴሌግራም page ኣችን እና ፌስቡክ page ኣችንን join ያድርጉትና ይጠብቁን።
በቃ እሺ አመሰግናለሁ እኛም እናመሰግናለን አባ